hello hello MRI ትናንትና አሰርተን ነበረ። ውጤት በአራት ሰዓት ይደርሳል ብላችሁን ነበር
እሺ
እና አልደረሰም። አልደወላችሁልንም ብዬ ነው ካስታውሰው።
ልስጥ እና የ MRI ክፍል በዛ ብጠይቃቸው ይልኩልሃል።
እሺ ስልክ ስጭኛ።
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት እ- እ- ሰማንያ ስድስት
ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት
ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት ሰማንያ ዘጠኝ አዎ እሺ አመሰግናለሁ።